ዶክተር እንትና ጋር ነው ደውዬ ያልሽኝ?
እንትኑ service ዋ ግን በሀያ percent hello፣
አቤት እንደምን አደርሽ?
ያላትን ለመቅደስ እግዚአብሔር ይመስገን ሰላም ነው።
ከሐዋሳ Express ነው የምደውልልሽ።
እሺ
ፀሐይ ነሽ አይደል?
አዎ መጣቀይ
አ order አድርገሻል ነበር?
አዎ
ደርሷል።
እሺ ሀያ ሁለት ሰዓት ነው የምወስደው።
አ ሀያ ሁለት ጌታውን በሻንጻ ላይ
እሺ thank እሺ እሺ you እሺ